hello አቤት
ሰላም ነው ሰላም።
አለን የእናንተን TikTok ላይ አይቼ ነው እንግዲህ
እሺ ምን ነበር?
ወደ ካናዳ እንትን ለመሄድ ፈልጌ ነበር ፍላጎቱ ነበረኝ ግን አቅሙ የለኝም ነው ስለሱ ነው እንደ- እስኪ እንትን ልትተባበሪኝ ፈልጌ ነበር ሆስፒታል ነው የደወላችሁትኝ?
ነው እንደዛ ነው ሆስፒታል ነው የደወላችሁት? እንደዛ አይነት ስራ የለም እኛ ጋር።
እሺ